ሄሎ
ሄሎ ቅድም ደውዬልሽ ነበር በሌላው ስልክና ተቋረጠ። እንቢ አለኝ ስልኩ ክላካ አሁን በዛ ለማውጣት ነበር summary ውን የወሩን ምናምን ምን መንካት አለብኝ?
የትኛው ነው ማሽኑን?
ይሄ two የሚለው ሰማያዊ ነገሩ እሺ እሱ ነው።
አበራሽው ማሽኑን አዎ አብርቼዋለሁ።
በሆነ አስራ አንድ ቤት አንቺ ነሽ የደወልሽልኝ?
አዎ ሊ- ሳንቲሙን ይበለዋል መሀል ላይ በጣም ዜሮ ሞላ